hello ስልሽ
አሁን ደውዬ አሪፍ ነበር።
ነው ነው ያንቺ እሺ እሺ ይሰማኛል።
እሺ ያው ጥሩ ነገር ስልክ ቁጥሩን ያለኝ አዎ የትም አዎ ጥሩ የተቀነሰ- ነገር የተቀነሰበትን ነው
አዎ የሚጠቀሙበት የምጠቀምበት ዜሮ ዘጠኝ ሀምሳ ሶስት ሰማንያ አራት ሰባ ዜሮ አራት M-Pesa ስላሉ የ Safari አይደለም
የእንትን ሰው ደግሞ ዜሮ ሰባት ዜሮ ሰማንያ አራት ሰባ ዜሮ አራት
ቀጥታ መስመር ተቆራረጥ ዜሮ ሰባት
ዜሮ ሶስት ሰማንያ አራት ሰባ ዜሮ አራት እሺ
ሰማንያ አራት ሰባ ዜሮ አራት
ወለቤት የሚጠቀሙበት ነው ዜሮ ዘጠኝ ሶስት ሶስቱ አዎ አዎ
ሲስተሜሽን ሲቆረጥኩት ለሶስቱ ትራንዛክሽን ከኤምፔሳ የተላከሉት መልእክት አለ አይደለ?
አዎ
እሱ screenshot አድርገው በምነግረው ስልክ ቁጥር ቴሌግራማችን ላይ ልኩልናል።
የ- የ- ወደ እነ transaction የሚያሳየው ማለት ነው አይደለ?
አዎ ከ M-Pesa የተላከሉትን መልእክት
እሺ
እሱን ዜሮ ዘጠኝ ነው አለ
ዜሮ ዘጠኝ ስንት አለኝ?
ዘጠና ሁለት ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት እሺ
አስራ ሶስት ዜሮ አንድ አስራ ሶስት ዜሮ አንድ hello አስራ ሶስት ዜሮ አንድ አስራ ሶስት ዜሮ አንድ እ ሄሎ ሄሎ ሄሎ